ጤና ይስጥልኝ አሪፍ ነኝ። ረድኤት ንገባ ኮምንደርዶ
ሰላም ነው።
እግዚአብሔር ይመስገን።
እ፣ ከትላንት ወዲያ እንትን አ- አድርጌ ነበርና ሪፖርት አድርጌ ነበር እሺ ስምንት ሺህ ብር አሳልፌ ነበርና እዛ screenshot ልኬታ- ልኬላት ነበር ወደ ቴሌ ብር ግን አልገባልኝም።
እሺ ደንበኛችሁ በዚህ ስልክ ነው የተመዘገቡት?
አዎ አዎ
እሺ ደንበኛችን ላረጋግጥለት ምን ስሙትን ማናለን
እ ሙሉ ስሞትን ልሰጥ ግርማይ አለም ግርማይ አለም እሺ ደንበኛችን ልትመልቅ እሺ ደንበኞች መስመር ላይ ያሉ መስመር ላይ ያሉ አዎ አለሁ ያችን እሺ መስመር ላይ ስለጠበቁ እናመሰግናለን። አሁን እ፣ የላኩትንም screenshot እያየሁ ነው። ቴሌግራም ላይ እንዳልኩ ሙሉ መረጃ አሟልተዋል። ለሚመለከተው አካል ተላልፎሎታል።
አዎ ግን አሁን በዚህ ቀን እና በዚህ ሰዓት እ፣ ያልቃል ማለት አንችልም። ለዛ OK ነው።
ዘገየ አዎ።
ዘገይ ዘግይተዋል
አዎ መች ነው ያመለከቱት?
እ መች ነበር ያመለከቱት?
ከትላንት ወዲያ አመልክቼ ነበር
እሺ አራት ሺህ ብር አይደለ ከዘመን ሁለት ጊዜ ሁለት ጊዜ ሁለት ጊዜ አዎ። እሺ አዎ ስለዚህ ዛሬም ደግሞ ስለደወሉ ደ- ደግሜ ያስተላልፍሎታለሁ እሺ እና በተቻለን አቅም ለ- በአፋጣኝ ለመስራት እንሞክራለን።
እሺ thank you እሺ እናመሰግናለን ስለደወሉ።